hello ጤና ይስጥልን ቤት ቤት hello ሰላም ነው? ሰላም ነው።
እግዚአብሔር ይመስገን
የሆነ ብር deposit አድርጌ ከ CBE ብር እኮ ደውለህልኝ የላከው ቴሌግራም አሁን ደውዬ ነበረ። text ኡ ትንሽ እንደ አጋጣሚ አጥፍቼ ነው። text ኡ ምን አልከኝ? ይቅርታ text ኡ እንደ አጋጣሚ አጥፍቼ ነበረ።
text ኡ?
ለዛ ነው አዎ እ አጥፍቼ ነበረ፣ አላየሁትም። ለዛ ነው ልከሃል
አላኩትም።
እኮ እሱ አጥፍቼ ላከው።
ነበረ text ኡ።
እሺ ካጠፋው እየገባ ስለሆነ ይገባል። ትንሽ ደቂቃ ጠብቀው። ያው እሱን ነው የምንፈልገው።
አንድ ሁለት የምናሳውቅልህ ሰዓት በሱ ቆያ ስለሆነ እኮ ለዛ እ?
ነው አንድ ሁለት ሰዓት ቆይቼ ነበረ። ለዛ ነው
እኮ message ኡ ያስፈልጋል። ለዛ ነው እኮ
እሺ በቃ ወይ ደግሞ እስቲ የ ትንሽ ጠብቀው እየገባላቸው ስለሆነ ትንሽ ጠብቅ፣ ካልሆነ ደውልልን።
እሺ እሺ